ሀሎ ሰላም ጤና ይስጥልኝ። ቤስት ቤስ ከራር ነኝ። እባክዎን ልርዳዎ?
እንዴት አለሽ የኔ ሰላም ነሽ?
አለሁ እግዚአብሔር ይመስገን። እንርዳዎ?
ከ- ከአሸርኮት ከአሸርኮት ልነግርሽ ነበር የት እንድትነ ይቻላል። እሺ
ልንገርሽ ያይ እሺ እሺ
አስራ ሶስት
እሺ
አስራ ሶስት አልሽ ሰባ አዎ።
ስድስት እሺ አስራ ሶስት ሰባ ስድስት
ሰላሳ አምስት ሰባ
ሰላሳ አምስት ሰባ
ሰባ
እሺ ሶስት ጨዋታ ውጪ ነው። ስለዚህ refund ሆነ የተመላሽም አይኖረውም እ፣ ውድቅ የሆነ ትኬት ነው ማለት ነው።
እሺ አመሰግናለሁ እኛም ስለደወልክ እናመሰግናለን። መልካም ቀን ይሆንልን።
እሺ